ጤናስልኝ ቤተሰብ ብርሃን መርጃ ማዕከል እባክህ የምንወደው
ከባህር ዳር አዲስ አበባ ትኬት ፈልጌ ነበር ለዛሬ።
ከባህር ዳር አዲስ አበባ ለዛሬ አ አንድ ሰው ነው ሁለት ሰው ነው?
አንድ ሰው እሺ፣ አንድ ደቂቃ እሺ።
ለዛሬ የዘጠኝ ሰዓት በረራ ብቻ ነው ያለው። እሱም business class ነው። ዋጋው አስራ ስድስት ሺህ አንድ መቶ ስልሳ ስምንት ነው።
እስኪ ለጠዋት እሺ፣ የነ ለነገ ለነገ ጠዋት ሊውስጥ እሺ።
ነገም ያለው የከሰዓት በረራ ነው። የጠዋቶቹ ሙሉ ናቸው።
አዎ፣ እሺ።
አዎ። ሌላ የምረዳዎት ነገር ይኖራል?
አይ አመሰግናለሁ።
እሺ፣ እናመሰግናለን። ስልክ ደውል። መልካም ጊዜ